de notre côté, que le sport, je te vois quand même.
Hello
Hello,
ሰላም ነው ማ እግዚአብሔር ይመስገን። ምን ልርዳው?
ይኸውልሽ አካውንት ማለት ነው እሺ፣ መቶ ብር አለው እ፣ ግን አላስመድበኝ አለ
እሺ። ምንድን ነው የሚሉት?
እ፣ ከአንድ ነጥብ ሰባት በላይና ምናምን ወደ ሀያ የሆነ እሺ፣ እንግሊዝኛ ነው።
በቦነስ ለመመደብ ከአንድ ቦነስ፣ አዎ።
ሰዓት በላይ odd እሺ።
አስር ጨዋታ በላይ የሚመድቡት ደግሞ ከሀምሳ ብር በላይ መሆን አለበት እያሉት ነው።
okay እንደዛ ነው።
አዎ እሺ፣ እሺ አመሰግናለሁ።
እሺ